ጤና ይስጥልኝ።
ጤና ይስጥልን።
አብሮ ይስጥልን። ዶንኪ ቲዩብ ነው ምድር ዳውድ።
ሰላም ነሽ?
ደህና እግዚአብሔር ይመስገን።
አለሁ አልሐምዱሊላህ። ማማዬ የአመት ከምናምን ሆነኝ ተመዝግቤ ነበረ ዙልፋ ከደር የቁላሊት ታካሚ ንቅለ ተከላ ለማድረግ አመት ከምናምን ሆኖኛል። ምንም አልተደወለልኝም። ዛሬ ቦርድ ገብቼ ድጋሚ ለነገ ተቀጥሬ ያለሁ። እስኪ ማማዬ እዪልኝ ምን ደረሰ?
በወረፋችን መሰረት ያው ወረፋ ሲደርሳችሁ እንደውላለን።
አዎ፣ ምናምን ከሆነ check ላድርግበት።
እሺ።
ማን ልበል ስሞትን?
ዙልፋ ከድር
ዙልፋ ከድር።
አዎ፣
እሺ። በዚህ ቁጥር ነው የተመዘገቡት። አሁን በደወሉበት ቁጥር አዎ ዜሮ ዘጠኝ አርባ አንድ ዘጠና አራት